ላ
አቤት ሰላም ነው?
ሰላም ጤና ይስጥልን ቤት አለ። ከወላይታ ነው፣ ገነቱ ነኝ።
ማን አልከኝ? እሺ Agent ነኝ ከወላይታ ገነቱ።
እሺ ገነቱን ያልከኝ አዎ እሺ ምን ነበረ ገነቱ?
እኔ ኪሮን ጠይቄ ነበረ
እሺ
እና በጣም ቆይቷል። ብዙ account ያስፈልገኛል ብዬ ላቀል ተብሎ ነበር፣ እስካሁን አልተላከም።
እፈልናል ቴሌግራም ላይ
አዎ ብዙ ጊዜ ጽፌያለሁ። በጣም ብዙ ወር ሆኗል። በጣም ቆይቻለሁ።
ምን እንዲከፈትልህ ነው?
አዎ አዎ አዎ agent ነኝ።
እሺ መጀመሪያ አዎ በቃ ብዙ ቆይቷል።
በ agent account ቴሌግራም ላይ ጻፍልን። እሺ
ጽፌያለሁ። ብዙ ጊዜ ጽፌያለሁ። በጣም ብዙ ወር ሆኗል። በየቀኑ እየነገርኩ ነው።
አዎ፣ ወደ አይ አራት check ወር እያደረኩት ቆይቷል።
ገነቱ ወላይታ የሚለው ነው አዎ ገነቱ ወላይታ ነው።
ሰርቷል። ሰርቷል አይ፣ የሚል ይ- መጨረሻ ላይ ያለው ሰር- ጽፋ አልጻፍክልንም።
እሱ የእንትን እኮ እያየሁት ነው።
ነበረ እም?
እሱ የመጀመሪያ የተበላሸ የዲያር ነው። የዲያር እየሰራሁ ነው።
እሺ ይሄኛው ግን አልጻፍክልንም አይደል?
አዎ ጽፍ- መጀመሪያ ጽፌ ነበር።
በቃ እሺ አሁን ጻፍልንና እናይልሃለን። እሺ እጠይቅልሃለሁ።
እሺ ጠይቂልኝ እስኪ። በጣም የቆየ ነው። ለዛ ነው እሺ ጻፍልን ግን ቴሌግራም ላይ ያው አሁን ጽፋለሁ። እስኪ አሁን ምላሽ ካለ አሳውቅኝ።
እሺ እሺ